ያበላሽላቸዋል።
ሌላ
አንዴ ምግብ ቤት ብዙ አልበላም። ቆይ
ወይ ሌላ ወይ በለው ሌላ በቃ በሌላ ትደውይልኝ።
ሰራን ወጥተሃል ወይ?
አዎ እሺ በቃ መብራት ጠፋል። ካልፈራችሁ ምን አደርጋለሁ?